ጤና ላንጌጅ ሲሆን ስለ ቤት ነው።
ትናንት ማታ ዶስ ልክ ነበረ እሺ እና ያልገ ስልክ እንገናኛለን ዜሮ ዘጠኝ
በስ ቤቱ አዎ
ኦኬ አስራ አንድ አስራ አምስት
አስራ አንድ አስራ አንድ አስራ አንድ እሺ ሰላሳ ሶስት እሺ
ዜሮ ዜሮ እሺ
አርባ ሶስት
ሌላ
hello እሺ ወንድሜ ስንት ብር ነው?
አንድ ሺ አንድ ሺህ ብር አለ።
አዎ በቃ ይገባልሃል። እሺ ትንሽ ጠብቅ። ይኸው ገብቶልሃል። አዎ።
እሺ እሺ thank you እሺ ችግር የለም።